Hello ጤና ይስጥልኝ።
አብሮ ይስጥልን።
ከቺፕቺፕ ነበር የምደውልዎት።
እሺ እ order ነበሩት አይደል ዛሬ የሚመጣው?
አዎ አዎ ግን ይቅርታ በጣም የራሱ እጥረት ስላጋጠመ ሽንኩርቱን ለነገ ልንልክሎት ነበር። ሌሎች item ኦች ይመጣሉ።
ሽ- ቲማቲሙ ማለት ነው።
አዎ እ ቲማቲም ይመጣል። ሽንኩርቱን ግን ነገ ነው የምንልክሎት።
መርሀባ። እሺ።
እሺ አምስት ኪሎ ነው አይደለ?
አዎ የት location ነው የሚመጣሉት?
አስራ ስምንት በክተራ አስራ ስምንት በክተራ።
አዎ አዎ እሺ እሺ፣ እናመሰግናለን። መልካም ቀን።
አይ እሺ